hello ሰላም ጤና ይስጥልኝ Best ሰላም ነው ሰላም እንዴት ነህ አለን ይመስገነው ከጅማ ነበር የምደውለው ጅማ የት ማን ልበል አንተነህ አንተነህ የሚል እሺ አንተነህ
እንትን ትላንት system እምቢ ብሏቸው ነው መሰለኝ እሺ እንትን አድርጎባቸው ነበረ ቲኬት እያወጡ one more one more እያለ ደጋግሞ ቆርጠውበት one more bet እ እያለ እሺ ደጋግሞ ቆረጡበት እስከዛን አምስት ሺህ ብር ምናምን ደረሰባቸው እሺ ከዛን ኮፒ ለማውጣትም ኮፒ ላይ የለም ማታ ላይ ግን ሪፖርት ላይ ደመረባቸው ትክክል ነው ወይስ እንዴት ነው እየጠየቅኩሽ ነው ያው እንደ እንደወጣ ነው የሚቆጠረው እኮ አንዴ one or more bet ሲል ለእኛ ማሳወቅ ትችሉ ነበረ
ወዲያው አዎ እኔ ደግሞ ማታ ስለነበረ እደውላለሁ ብዬ
ያው አሁን በቃ ያው እንደ ወጣ ትኬቱ እንደ ወጣ ነው የሚቆጠረው ምንም ይህን ትኬት የለውም
ያለ አዎ፣ ሁሉም አ- በአንድ አንድ ሺህ መሰለኝ አምስት ሺህ ምናምን ብር ነው ደግሞ ብዙ ወይ በስመ አምስቴ ነው ምናምን ነው የተጠራበት አብ።
ሁሉንም ኮፒም ሲገቡ አጡ ኮፒ ሲገቡ የለም እ፣ እንትኑ ላይ ያው መጨረሻ ላይ ግን ኮፒ እንደ ሪፖርት እ፣ እንደ ሪፖርት ደምሮ አስቀመጠባቸው መጨረሻ ላይ አዎ፣ ያው እንደ ተቆረጠ ነው የሚቆጠረው በአንዳንድ ሺህ አዎ።
ብር እንዳወጣችሁ ስለሆነ system የሚቆጥረው እ፣ አላወጣውም ግን በሰዓቱ
አዎ፣ እሱማ አያወጣውም እየደመረባችሁ ነበር ማለት ነው የደመረ ሄዳር ግን አላወጣላቸው እሱን ነው የምልሽ አዎ፣ ደግሞ ወዲያውን ብትነግሩን እኮ cancel የመደረግ እንትን chance ም ይኖረው ነበር እኮ ኧረ አዎ
አሁን ግን ምንም መደረግ የሚችለው ነገር የለም ምንም አይደረግም አንተ ነህ ኧረ፣ እሺ ሂሳቡን ትነግሪኛለሽ የትላንቱ
እሺ አንተ- አንዴ ጠብቀኝ ቴሌግራም ላይ ላክልህ እሺ ላኪልኝ ሁለቱንም cashier ሁለት cashier ነው ያለው እሺ ችግር የለም እሺ